እንደዚህ መዞር አንችልም። እንደዚህ ኮመንደር ነው ወደዛ የሚያስፋልት
ዝናብ ላይ?
ትናዚ አይ ናዚ በርድንች እና አልመጣልኝም እስካሁን ዴሊቨር አልተደረገም። ሄሎ ክብሮም አዎ ሄሎ፣ አቤት ክብሮም
እኮ አይ የሆነ ኦርደር አድርጌ ነበር ድንች እና አልመጣልኝም እስካሁን በዚህ ቁጥ
እሺ፣ ቆይ አንድ check እያደረኩበት ነው።
እሺ በሀያ አራት ነበር order ያደረጉት አይደለ?
አ አ
hello አዎ፣ ልክ ነሽ።
በሀያ አራት ወጥቶ ነበር እኮ እንደወጣ ነው እዚህ ጋር የሚያሳየው። maybe ስልኮት አልሰራ ይሆን driver ኦች ሲደውሉ ስልኬ ክፍት ነው actually ስልኬ ሁሌ ክፍት ነው።
ተመልሶ እዚህ ጋር ስለገባ ነው። ትላንት አሳ ነበረ አ ትላንት እንትን contact አድርጌ ነበር አዎ።
እንደዚህ ይቅርታ በጣም ዛሬ የወጣ order ላይ ያየሁሎት ነበረ የለም እና ነገ መቀበል ይችላሉ። ነገ እንደወጣ ላርግሎት አ አ እችላለሁ እችላለሁ። ለነገ ስንት ለነገ ኪሎ አድርጌ- ነበር? ሰባት ኪሎ አ ሰባት ኪሎ ሰባት ኪሎ ነው።
አ
እሺ አለመቀበ- አለመቀበሎትን check አድርገን ነገ እንደወጣ እናደርጋለን።
ቴንክ እሺ መልካም ቀን። ኦኬ